ጤና ይስጥልኝ። ቃል ኪዳን ኢንተርስት ቤት ምን ልርዳው?
ብር ነው የዶላር ጊዜ ይዛችሁብኝ ነው አስራ አንድ ሺህ ብር ይዞቦት ነው።
አዎ፣ የመቼ ነው?
አሁን ስንት ብር ነው?
አስራ አንድ ሺህ ብር እሺ፣ በስልክ ቁጥር ነው አስራ ሰባት አርባ ሁለት
ዜሮ ዘጠኝ አስራ ሰባት አርባ ሁለት
እሺ ሰላሳ አራት ሀያ አንድ
እሺ፣ አንዴ መስመር ላይ ጠብቁኝ። በ voucher ነው አይደል እየሞከሩ ያሉት?
እ በ voucher voucher ማለት
እሺ፣ ተውት በቃ። ወደ account ኦ ተመልሷል። አሁን ወደሚፈልጉት መላክ ይችላሉ።
አ፣ ወደ account መልሼ የላከው ወደ ብስት ቤት ተመልሷል። አሁን አዎ፣ ወደ መላክ ወደሚፈልጉበት ይላኩ። አሁን እሺ በቃ thank you እሺ፣ መልካም ቀን